አድማስ ማዶ ሆኜ ርቄ ካገሬ በሀሳብ እጓዛለሁ አይደክመውም እግሬ የአገሬ ዜማ የማማ ቅኝት ዛሬ የሚሰማኛል ይኸው ካለሁበት ይኸው ካለሁበት ከአድማስ ማዶ ሆኜ ርቄ ካገሬ በሀሳብ እጓዛለሁ አይደክመውም እግሬን የአገሬ ዜማ የማማቅኝት ዛሬም ይሰማኛል ይኸው ካለሁበት ዛሬም ይሰማኛል ይኸው ካለሁበት ለምዴ ለምዴ ለምዴ ድሮ የቆርቆሮ ባትዋጋ እንኳን በሌን ገብንገብ የአባት ጋሻ ትኋኑ ይርገብ አንተም አንተውነ እሷ ትብለድ ጥርሷ የሚመስለው የባህር ጥጥ የባህር ጥጥ